ምናምን አይነሳም ለጥፋለች። የኛ ደግሞ አይሰራም።
ሄሎ ሄሎ ሄሎ ሄሎ ሄሎ
ወይ
አልቆልሃል? እሺ እሺ እሺ ነው አመቺ ባለቤት- ጠዋት ልምጣ ባለቤት ነህ? ተወካይ ነህ?
አይ ተወካይ ነኝ ህጋዊ ውክልና አለ?
አዎ ውክልና አለኝ ውክልናህን ኮፒ፣ መታወቂያህን ኮፒ እና የሰጠን መረካከቢያ form አለች አዎ አይደል?
አለ አለ አዎ፣ form ኡ አለ እሷ ካላመጣህ አይሰጠህም።
እሺ
original ኡ ማለት ነው፣ ኮፒ ሳይሆን የሰጠን መረካከቢያ form original ነው።
እሺ እሺ እሺ። እና ደግሞ ክፍያ አለው አንድ ሺህ ሰላሳ